ካዛንቺስ ቅርንጫፍ እባክዎ ምን ልርዳው?
ጤና ይስጥልን ቤዛዊት እባላለሁ ከአሪፍ ፔይ ነው የምደውለው። አቶ ደረጀ ዝናቡ ማግኘት ፈልጌ ነበር።
ምን ማግኘት?
አቶ ደረጀ ዝናቡ ማግኘት ፈልጌ ነበር።
OK ይሄ ካዛንቺስ branch ነው ወይ የ head quarter branch ልስጥሽ ስልክ እሺ
ዜሮ አንድ አንድ ዜሮ አንድ አንድ አምስት ሀምሳ አራት አምስት ሀምሳ አራት ዜሮ ዜሮ ዜሮ ዜሮ ሰባ አምስት ሰባ አምስት አዎ እሺ እናመሰግናለን። መልካም ቀን ይሁንልዎት።
አሜን